ቤት ቤት ይሽጥ ነው የምንረዳት ትኬት ቆርጬ ነበር እንታይ ሊፈልጌ
ከስር ኮዱ ሊንገሩኝና ቼክ አደርግሎታለሁ።
አስራ ሶስት አስራ ሶስት እሺ አስራ ሶስት ሀምሳ አራት ሀምሳ አራት ሰባ ስምንት ሰባ ስምንት ሰማንያ ሰባት ሰማንያ ሰባት አዎ እሺ አንዴ ይጠብቁኝ፣ check አደርግሎታለሁ።
እሺ ድግመኛ ወጥ ነው hello
አቤት እሺ win win አድርገዋል። ሶስት መቶ ስልሳ ስምንት ብር አሉት። ሂደው ከ- ከ- ከቆረጡበት ይውሰዱ። ሂደው ከ cashier ዎ
እሺ እሺ ሌላም ነበር እንድታይልኝ ፈልጌ ነበር እሺ ይንገሩኝና check አደርግሎታለሁ።
አስራ ሶስት አስራ ሶስት
ስልሳ ሁለት ስልሳ ሁለት አስራ አራት አስራ አራት አስራ ስድስት አስራ ስድስት አዎ እሺ ቆይ ቆይ ተው
ቁጥሩን ይደግሙልኛል።
አስራ ሶስት አስራ ሶስት ተሳስቼ ነው ሀምሳ ሁለት ሀምሳ ሁለት
አስራ አራት አስራ ስድስት
እሺ ሁለት መቶ አስራ ሁለት ብር win አድርገዋል። እ, ሁለት መቶ።
ከቆረጡበት ማውጣት ይችላሉ። ወይ ነው ያው እሺ እሺ ሌላ አለ check ማደርግለት።
አ- ሌላ የለም እሺ ስለደወሉ እናመሰግናለን። መልካም ቀን